አድማጮቻችን ክፍል ሁለት ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍት ዓለም ፕሮግራማችንን እናቀርባለን። በቸናሸ ተጣልተው ሕዝብ አለቀ እያሉ ሳያፍሩ በዛ ትውልድ ላይ በሚሳለቁ ጊዜ የሰጣቸው አፈቀላጤዎች አሁንም ለሕዝብ እኩልነት መብትና ለሀገር ሉዓላዊነት ሕይወታቸውን የገበሩ ሰማዕታት አጽም ላይ መሳለቃቸውን ማወቅ ይገባቸዋል። በዛው አንጻር ደግሞ የቀሽብር አራማጆች እሰይ ደግ አደረጋችሁ የሚል ዘግናኝ መልእክትንም ያስተላልፋሉ። ይህ ማብቃት አለበት። በነገሌ ቦረና የኢህአፓ አባላትና ደጋፊዎች በአሰቃቂ ሁኔታ በግፍ የተገደሉበትን ሁኔታ የሚገልጸውን እና በአብዲ አብዱላሂ የተደረሰውን ያልታደለ ትውልድ መጽሐፍ ትረካ ክፍል ሁለት እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ያልታደለው ትውልድ እውነተኛ ታሪክ በአብዲ አብዱላሂ ክፍል ሁለት ለመጀመሪያ ጊዜ ቤተሰቦቼን ለመገናኘት ወደ ነጌሌ ስልክ ደውዬ ወላጅ አባቴን አነጋገርኩት። በሕጋዊ ሳይሆን በቤት ስሜ አብድር ቃድር ነኝ ብዬ ስለ ጤንነቱና ስለ ቤተሰቡ ሁኔታ ጠየቅኩት። ላገኛቸው እንደምፈልግም ነግሬው አድራሻዬን ገለጽኩለት። አባቴ በእሽታ ስልኩን ዘጋ። የኔን አዲስ አበባ መገኘት በህልሙም ሆነ በውኑ የማይጠብቀው ስለነበረ ከጥሪው በኋላ ተጠራጠረ፣ ተወነባበደ። ልቡ በአቅራቢያችን ከቤተሰቦቼ ቅርብ ትውውቅ ወዳላቸው ወደነ አብዘልቃድር ሐዋስ ቤት አዘነበለ። በቀጥታ ቤታቸው ሄዶ ልጃችሁ አብደልቃድር ከአዲስ አበባ ስልክ ደውሏል፣ በጣም ሰላምታ ሰጠኝ እናንተም መጥታችሁ እዩኝ ብሏል አላቸው። በእርግጥም ልጃቸው አብደልቃድርም አሜሪካ እንደነበረ ስለሚያውቁ ናፍቆታቸውን ሊወጡ ወላጅ እናቱ ወይዘሮ ገሮ ወደ አዲስ አበባ መጡ። ልጃቸውን ሳይሆን እኔን ሲያገኙኝ ደነገጡ፣ ተደሰቱም። አባቴ በስህተት እንደላካቸው አስረዱኝ። ተመልሰውም ለቤተሰቦቼ እኔ እንደሆንኩ አረጋገጡላቸው። ታናሽ ወንድሜ ሁሴን አብዱላሂ ተላከ። በአድራሻዬ ሲመጣ ይዤው ወደ መርካቶ ወጣሁ እንደ ልብ እንድንጨዋወት። ስለ ብዙ ጉዳዮች በማብራራት እንዲያጫውተኝ ጠየቅኩት። በጭውውቱ አሳዘነኝ፣ አስደሰተኝም፣ አረጋጋኝ፣ ረበሸኝም። ለሚቀጥለው ቀን ተቀጣጥረን ወደ ማረፊያ ሄድኩ። በማግስቱ ሳይመጣ ቀረ። በሁለተኛውም ቀን ቀረ። በሶስተኛው ቀን እንዲሁ ደነገጥኩ። እንዲያው የት ብዬ ልፈልገው ተጨነቅኩ። በሰባተኛው ቀን መልእክት ደረሰኝ። ለካስ አዲስ አበባ ለብሔራዊ ውትድርና አፈሳው ተጣጥፎ ኑሮ ሻንጣውን ከነልብሱ ከያዘበት ቤርጎ ሳያወጣ እግሬ አውጪኝ ብሎ መመለሱን ጻፈልኝ። ወይ ጉድ! ይሄ ወታደራዊ መንግስት በጠመንጃ ስልጣን ያዘ፣ በጠመንጃ ባለስልጣን ፈጀ፣ በጠመንጃ ሰበሰበ፣ በጠመንጃ በተነ፣ በጠመንጃ አደራጀ፣ በጠመንጃ አሰለፈ፣ በጠመንጃ አፋጀ። በዚህ ምክንያት ጭንቅላቱ እንደ ጠመንጃው ብረት ስለቀዘቀዘ ያገኘውን ሁሉ እያደነ ወደ እልቂት መንኮራኩር በመክተት መቀርጠፍና መክተፍ ብቻ ሆኗል ሕይወቱ። በርካታ የሀገራችን ወጣቶች በብሔራዊ ውትድርና እያስገደደ ማዝመቱ ህልውና የሚሆነው መስሎታል። ያኔ ጥቂቶች ብዙ ሺህ ወጣቶችን ፈጁ። ዛሬ ደግሞ ብዙ ሺህ ተገዳጅ አንጋቾች ብዙ ሚሊዮን ሰዎች እንዲጨርሱ እየተደገሰ መሆኑን ሳስብ አዘንኩ። ባረፍኩበት ሆቴል አንድ የአዲስ አበባ ደቡብ ቀጣና ደህንነት ባለስልጣን እያዘወተረ ይዝናናል። የሚገርመው የሚያጅቡት የመንግስት ወታደሮች ሳይሆኑ የራሱ ልጆች ናቸው። ይህ ባለስልጣናቱ ወታደሮቻቸውን እንደማይተማመኑባቸው አረጋገጠልኝ። በየጊዜው እየመጣ ሲዝናና የሚያወራው ሁሉ ለህሊናዬ የማይጥመኝ ነበር። መንጋውን በመስክ ያሰማራ እረኛ ለምልከታ እንዲያመቸው ኮረብታ መርጦ ከነጣቂ ይጠብቃል። የደርግ ባለስልጣናት ደግሞ በህዝቡ መሃል ሆነው ሳይሆን በረጃጅሙ በታነጹ ትላልቅና ውድ ሆቴሎች ተቀምጠው ውስኪ እየተጎነጩና ዳሌ እየደባበሱ ደህንነቱን በአረር እንደሚንከባከቡ ተመለከትኩ። በተለይ አንድ ቀን በሆቴሉ መዝናኛ ስፍራ ከጓደኛዬ ጋር ተቀምጠን ሳለ አንድ ወጣት ምን እንዳደረገ በውል ባናውቅም በርቀት ፖሊስ ሲደበድበው ተመለከቱ። ልጁ እየተከላከለ ምን አደረኩ ጋሼ እያለ ቢለምነውም ሊተወው ስላልቻለ ከእጁ አፈትልኮ ሮጠ፣ ተከተለው። ልጁ በመኪናዎች መሃል ተሽሎክልኮ መንገዱን ለማቋረጥ ጥቂት ሲቀረው ፖሊሱ በአውቶማቲክ ተኩስ ጣለው። ተዘረረ። በአስፋልቱ ላይ የወጣቱ ደም ተንጣለለ። ዘገነነኝ። መስተንግዶውን ትተን ከቦታው ሄድን። ይሄ ጠመንጃ በወጣቱ ትውልድ ላይ እስከ መቼ እንደሚደገንና እንደሚተኮስ ሳስብ ሕሊናዬ መልስ አጣ። ኢትዮጵያ ውስጥ ሁሉም ነገር በኃይልና በግዳጅ የሚፈጸመው እስከ መቼ ይሆን? የዓመታት ጥያቄ። ከደርግ ውድቀት በኋላ በዋቢ ሸበሌ ሆቴል የሆቴሉን ሰራተኞች በአማርኛ ሳነጋግራቸው እንደ ተአምር ነበር ያዩኝ። ይህ ያልታደለ ትውልድ ከዚህም በላይ መሳቀቅና ውድቀት ደርሶበታል። ከአዲስ አበባ ተመልሼ በዓለም አቀፍ ቀይ መስቀል አውሮፕላን ሞቃዲሾ ገባሁ። የነበረው እንዳልነበረ ሆኗል። የከተማዋ ሕንፃዎች ሙሉ በሙሉና በከፊል ወድመዋል። ጣራዎች ተሸንቁረዋል። ግድግዳዎች ተነድለዋል። የኤሌክትሪክ መስመሮች ተበጣጥሰው ምሰሶዎቻቸው አዘንብለውና ተጋድመው ይታያሉ። የተቃጠሉ መኪናዎች በየጎዳናው ከስለው ጠቁረው ተገትረዋል። የጢስ ደመና ባሻገር ይታያል። የመንገዱ ዳርቻ የመቃብር ስፍራ ሆኗል። ከአየር ሜዳው የተቀበለኝ ጓደኛዬ ከወዲሁ ጥፋቱና መፈራረሱን ዓይኔም ልቤም እንዲለምደው አሰቃቂውን ገጽታ እያዘዋወረ አሳየኝ። በከተማው የማውቃቸው አንዳንድ ሰዎች በሕይወት መኖር ለማረጋገጥ ጠይቀው አብዛኛዎቹ የጎሳው ጦርነት ሰለባ መሆናቸውን አረዳኝ። ይህ ጦርነት በመጀመሪያ በሶማሊያ መንግስትና በተቃዋሚ ኃይሎች መካከል ነበር። የዳሮድ ጎሳ አባላት የዚያድ ባሬን አገዛዝ በመደገፍ ከሌሎች ጎሳዎች ጋር ተዋጉ። በኋላ ግን የተቃዋሚዎቹ ኃይል እያየለ ወደ ሞቃዲሾ አካባቢ ሲደርስና ዚያድ ባሬ ሲሸነፍ ጦርነቱ የሁለት አቅጣጫ ባህሪውን ትቶ ባለ ብዙ ዘርፍ የእርስ በርስ ውጊያ ሆነ። ዳሮድ ከራሮድ፣ ሐዊያ ከሐዊያ፣ ኢሳቅ ከኢሳቅ ተዋጉ፣ ተጋደሉ፣ ደም ተፋሰሱ። አንዱ በአንዱ ላይ ኢሰብአዊ ድርጊት በመፈጸም መዘራረፍና መጨራረስ ሆነ። በታሪኩ በባህሉ በሃይማኖቱና በቋንቋው እንደ አንድ ቤተሰብ ይታይ የነበረው ህዝብ ተቆራቆሰ። ሰው በዚህ መልክ ራሱን ለሰውነቱ የማያስገዛ የራሱን ዘር አጥፊ አሳዛኝ ፍጡር መሆኑን ዓለም ሁሉ ማመን እስኪሳነው ድረስ በሶማሊያ ህይወት ነጠፈ። በማግስቱ እንደ ፈረንጆቹ አቆጣጠር May 11 ቀን 1991 ተሟጣ ባለቀች ተስፋ ምናልባት ቤተሰቦችን ባገኛቸው ብዬ ወደ ቆሬሌ አመራው። በየመንገዱ ዳር በብዙ መቶ የሚቆጠሩ አስከሬኖች ተፈነጋግለው በማየቴ ዘገነነኝ። የሰላም ዋጋ ከሁሉ ይልቅ የከበረ መሆኑን የሚገልጽ የደም መሬት ተንጣሏል። አነባሁ። ስሜቴን መቆጣጠር አቃተኝ። የማየው ያገሩ ምድር ሁሉ ዝርግ መቃብር ሆኗል። አንድ የተሟላ አገልግሎት ሲሰጥ የነበረ ዘመናዊ ትምህርት ቤት በከባድ መሳሪያና በፈንጂ ድምጥማጡ ጠፍቶ የድንጋይ ክምር ሆኗል። ዓይኔ ድንጋዩን፣ ስብርባሪ ብረቱንና አመዱን ሲያይ ልቤ ደግሞ ተቆራርጠው፣ ተከረታትፈው፣ ተቃጥለውና ተበጣጥሰው ለአንዴና ለመጨረሻ ጊዜ ያንቀላፉ ሕፃናትን አወዳደቅ ተመለከተ። ዓይኔ እምባ እያመነጨ ሲያነባና አፌ ሲለጎም ሁለመናዬ ግን ከምድር እስከ መሰማይ ጮኸ። ይህ ሁኔታ የልጆቼንና የባለቤቴን ዕጣ ፈንታ ከወዲሁ አረጋገጠልኝ። ያም ሆኖ ግን ወደ ቤቴ ደርሼ በፍርስራሹ ውስጥ እንኳ የሥጋቸውን ቁራሽ፣ የአጥንታቸውን ክስካሽ፣ የደማቸውን ፍሳሽ በእንባ ተሳልሜ ልመለስ የጭንቅ እርምጃዬን ተያያዝኩት። የቤቴ ግድግዳና ጣራ በጥይት ተደብድቧል። ወደ ውስጥ ዘለቅኩ። የጸጥታው ክብደት ሞት በግዝፈት ነግሷል ያሰኛል። ተጣራው። ባለቤቴ ብቅ አለች። በአካል ላውቃት እስኪሳነኝ ተጎሳቁላለች። ልጆቼም አባ አባ እያሉ መጡ። ተቃቅፈን ተላቀስ በጎሳ ጦርነቱ አደጋ ለረገፉ ሕፃናት፣ አረጋውያን፣ ሴቶችና ወጣቶች የተሰማኝንም እምቅ የሐዘን ስሜት ለማርገብ ድምፄን አውጥቼ አለቀስኩ። አሁንም አሁንም በድንጋጤና በሐዘን በተደበላለቀ ስሜት ተቃቅፈን ተላቀስ። ባለቤቴም ሆነች ልጆቼ በጥይት አልተመቱም። በረሃብ ግን ተደብድበዋል፣ ተግጠዋል፣ ከሰውነት ተራ ወጥተዋል። ራሴን አረጋግቼ ለጊዜው የሚያስፈልጋቸውን አድርጌ ከሶስት ወራት በኋላ በጭነት መኪና በዶሎ በኩል ወደ አገር ውስጥ እንዲገቡ አደረግኩ። ቤተሰቦቼ ከሞት በተሻለ ሁኔታ ከሶማሊያ ምድር ይኸው ቢወጡም እየተገፉና እየተጎተቱ ወደ መቃብር የወረዱ በእሳት የጋዩ በአውቶማቲክ መሳሪያዎች በቦምቦችና በከባድ አዳፍኔዎች ረገፉ በርካታ መሰል ወገኖቼን ሳስብ ውስጤ በድንጋጤ በፍርሃትና በሐዘን ተረበሸ። በቆሬሌ በሕይወቱ የቆመው የሞተውን ቆፍሮ የሚቀብርበት ጉልበት በማጣቱ አፈሩ ስለሚለፈልስና ኃይል ስለማይፈልግ የኩሬዎችን ግድብ ዳርቻ ወደ መቃብር ስፍራነት ለውጦት ተመለከትኩ። ከዚህ ሁሉ አሰቃቂ ቆይታ በኋላ ከረድኤት ድርጅት ሰራተኞች ጋር ሞቃዲሾን ለመልቀቅ በዓለም አቀፍ ቀይ መስቀል አውሮፕላን ወደ ናይሮቢ ለመመለስ ተጠናቀን አውሮፕላኑ ለማኮብኮብ ሲዘጋጅ ሁለት የሶማሊያ ታጣቂዎች ደርሰው አውቶማቲክ መሳሪያቸውን ደገኑብን። ፈረንጆቹ በጣም ተጨነቁ። ታጣቂዎቹ ከመሃል እኔን እንድወርድ ጠየቁኝ። አልወርድም አልኩ። ወዴትም መሸሽ እንደማልችልና ካልወረድኩኝ በአንድነት እንደሚፈጁን ገለጹ። አሻፈረኝ አልኩ። ከስንት እሳት ያወጣኋትን ነፍስ እንዲሁ ላስረክብ የማይሞከር ነገር። ቢጨንቃቸው ፈረንጆቹ እባክህ አታስጨርሰን፣ ውረድልን ብለው እያለቀሱ ለመኑኝ። ወረድኩ። ቦርሳህን ያዝ አሉኝ። ያዝኩ። ፓስፖርቴን ጠየቁኝ፣ አሳየኋቸው። በል አሁን ቀጥ ብለህ ሳትንቀሳቀስ ከአየር ሜዳ ውጣ በማለት ደግነውብኝ አዘዙኝ። አልንቀሳቀስም አልኩ። በዚህም ሙግት መካከል አውሮፕላኑ ምድርን ለቆ በረረ። ታጣቂዎቹ በቦርሳዬ በርካታ ገንዘብ ዘርፌ እንደምሸሽ ገምተዋል። ግን አይደለም። የእርዳታ ሰራተኛ ነኝ ብላቸውም አልተቀበሉኝም። በከፍተኛ ውጥረት ውስጥ የችግሩ ሁሉ ጫፍ ወደ ሆነው ምዕራፍ ቀረብኩ። እንደማይተውኝ አረጋገጥኩ። ትዕዛዛቸው ቅደም፣ ከሜዳው ውጣ ነው። በዚህ ጊዜ የሞት ሞቴን ዘልዬ አንዱን የተዘናጋውን ከነመሳሪያው ተጠመጠምኩበት። ሌላኛው እንዳይመታኝ ጓደኛውን ባለኝ ኃይል እያሽከረከርኩ ወደሱ አዞራለሁ። ጠፍሬ ያስኩት ጓደኛው ደርቦ እንዳይመታው ይወተውታል። ሌሎቹ ታጣቂዎች ወደ ሜዳው መሃል እየሮጡ ሲመቱ ይታዩኛል። ተስፋ ቆረጥኩ። ደረሱ። ከመካከላቸው እነ አቶ ሁሴን ሺዴ፣ ዳር ዴሬ እና ሌሎች በውል የማላቃቸው ግን የሚያውቁኝ በመገኘታቸው ጸቡ አምቧጓሮው በሁለቱ መካከል ሆነ። በመሃል ሌሎች ለወሬ የመጡት እኔን አሸሹኝ። እነዚያ ግን በእኔ ምክንያት ወገን ለይተው በአውሮፕላን ጣቢያው የተኩስ ልውውጥ አደረጉ። በተፈጠረው አጋጣሚ ሕይወቴ ከተነጣጠረባት ጥፋት ለጊዜው ብትድንም በሌላ መልክ የሰዎች ሕይወት የሚቀሰፍበት ግጭት በመቀጠሉ ተጨነቁ። ለእኔ ሲሉ በሌሎች ላይ ቃታ የሚስቡ ወገኖችን ራሳቸውን ከመጠበቅ በቀር አንዳችም ደም እንዳያፈሱ ለመከላከል ሉጣ ብል አፍነው አስቀሩኝ። በጣም ደስ ያሰኘኝ ግን በሚያስደንቅ ሁኔታ ከሁለቱም ወገን የሞተም ሆነ የቆሰለ አልነበረም። ተገረምኩ። በጠመንጃ ሞት ሲዘራ እልቂት ሲታጨድና ሕይወት ሲጠበቅም አየው። በአጋጣሚ ከድርጅቱ ብለይም በሰውነቴ ልወጣው የሚገባኝ የቀረኝ አንድ ታላቅ ድርሻ ቢኖር ራሴን ለሰብአዊ አገልግሎት ማቅረብ በመሆኑ ታጣቂዎቹ በፈጠሩት መሰናክል ፓስፖርቴ ጊዜው በመተላለፉ እዚያው ሶማሊያ ከሌሎች መሰል ወገኖቼ ጋር በመተባበር በረድኤት ድርጅቶች ስር ለሶስት ወራት በበጎ ፈቃደኝነት በነፃ አገልግሎት ሰጠው። የሰውን ልጅ በምግብና በቁሳቁስ ብቻ ሳይሆን በሞራል ማገዝ፣ ሕይወቱ የሌሎች ድጋፍ እንዳላት ማረጋገጥ ትልቅ ፍሬያማ ድርጊት መሆኑን ተገነዘብኩ። ከዚሁ ጋር ተያይዞ ዕለት በዕለት ይገጥመን የነበረውን ችግር ሳስተውል አንዳች እውነት ውስጥ ሕሊናዬን ይሰረስረው ነበር። ስልጣኔ ለዓለማችን ያበረከታቸው ጠቃሚ ነገሮች እንደተጠበቁ ሆነው በንጽጽር ግን በአብዛኛው ማለት ይቻላል አጥፊ ጎኑ የሰውን ልጅ በሰላምና በፍቅር በመቻቻል የመኖር ሰብአዊ ስሜቱን እየገዘገዘ የሚጥል በእውቀቱ ውስጥ የተደበቀ ድንቁርና መሆኑን በርኅራኄው ውስጥ የተደበቀ ጨካኝነት መሆኑን አየው። ሰው ለግሉ ለማህበራዊ ብሎም ለሀገራዊ ክብሩ ያዘጋጃቸውን መሳሪያዎች የራሱ መደምሰሻና መናጃ ሲያደርግ ተመለከቱ። የመሰልጠናችን ግስጋሴ ሁሉ የመጥፋታችን ክምር መስሎ ታየኝ። በነሐሴ 1991 እንደ ፈረንጆቹ እኔም ቤተሰቤን ተከትዬ ከአስራ አራት ዓመታት በኋላ ወላጆቼንና የተወለድኩበትን ኔጌሌን ለማየት በቃሁ። ኔጌሌ እንደገባሁ በእውነትም ዳግም የተወለድኩ መሰለኝ፣ ተደሰትኩ። ለሳምንት ያህል ከቤት ሳልወጣ የተራብኩትን የቤተሰቦቼን ናፍቆት ኮመኮምኩ። ሁኔታው በዚህ መልክ አልቀጠለም። ደስታዬ ሐዘን ተቀየጠበት። የዓለማየሁ ለማ፣ የስዩም ወልደ መስቀል፣ የዮናስ ማሞና የሌሎችም ጓደኞቼ ወላጆች መምጣቴን ሰምተው ሊጎበኙኝ ወደ ቤታችን መጡ። በእኔ አንጻር ልጆቻቸውን በማስታወስ ከፍላጎታቸው ውጭ ማልቀስ ተያያዙ፣ አስለቀሱኝ። የኔ በመካከላቸው መገኘት በውስጣቸው የተዳፈነውን የሐዘን ስሜት በመቀስቀሱ ተጨነቁ። አብዛኛዎቹ የጓደኞቼ ወላጆች በእድሜ መግፋትና በድህነት ተጎሳቁለው በማግኘቴ ልገልጸው የማይቻለኝ ትካዜና የመንፈስ መረበሽ አነዋወጠኝ። ዛሬ የሌሎችን ድጋፍ የሚሹበት ቀውጢ ቀን ሆኗል። ሀብት ኖሮኝ ችግራቸውን የማቃልል አይደለሁም ወይም ከገንዘብ በላይ ልጃቸው ሆኜ ከሁሉም ጋር መኖር አልቻልኩም። እኔ ራሴ ባለ ብዙ ቅርንጫፍ ዋርካ እየሆንኩ ነው። ለጓደኞቼ ልጆቻቸው ልማዳዊውን የድንጋይ ወይም የእብነ በረድ ሐውልት ለማቆም አስከሬናቸው የወደቀበት ስፍራ እንኳ አይታወቅም። በየጫካው በየዱሩ ነውና የተጣሉት። ያለኝ የመጨረሻ ዕድል ልጆቻቸውን የተቀሙ በውርደትና በድህነት ማጥ እንዲወድቁ የተገፈተሩ ወላጆችን ይጽናኑበትና ይኮሩበት ዘንድ የበደሏቸውም የሚያፍሩበትና ይቅርታ የሚጠይቁበት የልጆቻቸውን እውነተኛነት የሚመሰክር አንድ ታሪካዊ የመታሰቢያ ሥራ በሕዝብ ልቦና የሚተከል ሐውልት መስራት እንዳለብኝ በውስጤ ወሰንኩ። የቀድሞ ጓደኞቼን ያልታደለ ትውልድ ትራፊዎች ፍለጋ ተያያዝኩ። ተገናኘን። ያንተን የሚመስል እኔም አለኝ ቁስል አሉኝ። እጅ ለእጅ ተያይዘን ከደስታችን በላይ ለምንወዳቸው ቤዛ ብዙሃን ሐውልቱን ማዋቀርና ማነጽ ጀመርን። መራር ትዝታ መምህር ወርቅ አለማው ንጋቱ። ስደት እስርና ዱላ እንደ አገሬ ልጆች ሁሉ ለኔም ድርሻ ነበርና በተለይ በመጨረሻ ሰዓት የሆነውን ትውስታዬን የጊዜ ደለል ስላልሸፈነው እንዴት እንደነበረ አስታውሳለሁ። ዕለታዊው የአየር ሁኔታ ራሱ የፖለቲካውን ውጥረት ተከትሎ ይከብዳል። የዛፍ ቅርንጫፎች እንኳን የነፋስ አቅጣጫን ይዘው ዘንበል ቀና ጎንበስ ሲሉ የሚጠቁሙና የተደበቀውን ለመፈለግ አሰሳ የተሰማሩ ይመስላሉ። በሮችና መስኮቶች በመወርወሪያ ስለከረቸምናቸው ከኛ ጋር ዝም ነው። አጥሮችም እኛው ካልዘለናቸው አናስገባም በሩን የሚሉ ይመስላሉ። ተወዳዳሪ የማይገኝላቸው መራራ ቀንና ሌሊት ቆጠርን። ያም ሆኖ በተጣበበ እንቅስቃሴ የፓርቲ ጋዜጦችን እናነባለን፣ information እንለዋወጣለን። እነማን እንደታሰሩ፣ እነማን እንደተረሸኑ፣ እነማን አገር ጥለው እንደኮለበለሉ እንሰማለን። በድርጅቱ ውስጥ ችግር እንዳለም ዱብዳ ነው። ድርጅታዊ ስራው ግን ቀጥሏል። በሸልተር መጠለያ ያሉትም በውስጥ ችግር ተይዘው በፋሽስቶች እጅ ተዘልዝለው ከመሞት እየሮጡ መውደቅን የመረጡ እንደነ ፈቃዱ ሙላት እየሸሹ በጥይት ተደብድበው መውደቃቸውን እንሰማለን። ከያቅጣጫው ወደ ጽልመታዊ ወሳኝ ምዕራፍ መቅረባችንን የሚያረጋግጡ ክስተቶች ተበራከቱ። የሞት ኮቴው ከኋላችን በቅርበት ይሰማል። መቃብሩ ከፊታችን አፉን ከፍቷል። ጣር በግንባራችን ተንጠልጥሏል። የልባችን ቅኝት ግን ድል ለሰፊው የኢትዮጵያ ሕዝብ፣ ድል ለኢህአፓ ይላል። የሚገርም መንፈሳዊ ጥንካሬ። የካቲት 7 ቀን 1970 ዓ.ም በመስኮት ቀዳዳ ወደ ውጭ ስመለከት አንድ ጠቋሚ ፖሊሶችንና የታጠቁ የደህንነት ሰራተኞችን አስከትሎ ሲመጣና ቤታችንን ሲጠቁማቸው ተመለከትኩ። ለወንድሜ ለሙሉ ዓለም ንጋቱ አሳየሁት። እንድንሸሽም ጋበዝኩት። አልፈቀደም። እኔ ግን በጓሮ አጥር ዘልዬ ወጣሁ። ትምህርት ቤት ሄጄ ለታናሽ እህቴ ቤት ውስጥ ቢገኙ ችግር ያስከትሉ የነበሩ ዕቃዎችን ምን ጋር እንዳሉ እና የት እንደምታደርስ ነግሬያት ስመለስ አምስት ሰዓት ተኩል አካባቢ ከፊቴ ሽጉጥ ተደገነብኝ። ሮጥኩ። ተተኮሰብኝ። አልቆምኩም። ማሳደዱ ቀጠለ። እጅ ከመስጠት እየሮጡ መውደቅን መርጫለሁ። በሩጫ ከግቢ ግቢ ከአጥር ወደ አጥር በመዝደር ሁለት ቀበሌ አካለልኩ። የሚገርመው ጥይቱ አጥሩን ሲበታትነው ሲሰነጣጥረው፣ እኔን ግን አልመታኝም። በመጨረሻ ተዳከምኩ። ብርክ ያዘኝ። ስድስት ሰዓት አካባቢ የገባውበት ግቢ ዙሪያው ተከበበ። መሳሪያ ይዟል እንዳያበላሻችሁ በማለት በስጋት እንደደገኑ የሚደፍር በመጥፋቱ ቆዩ። እኔም ትንፋሽ አገኘው። አንድ ወታደር ዘሎ ገብቶ ያዘኝ። ተያዝኩ። በጠላቶቼ እጅ ገባው። እጄ የኋሊት ተጠምዞ የክላሽንኮቡም የሪቮልቨሩም የማካሮቡም አፈሙዝ ተደግኖብኝ ባጀብ ወደ ምርመራ ማዕከል አውራጃ ፖሊስ ተወሰድኩ። ወታደር መዶቤና ሻንቆ ጌታዬ ይኸው ስንት ጥይት አስጨርሶ ሲተኩስብን ነበር፣ ሽጉጡን የት እንደጣለው እንጃ፣ ይኸው አምጥተነዋል ብለው ቁና ቁና እየተነፈሱ የታማኝነቱን ሪፖርት አቀረቡ። ከምርመራው ክፍል እንደ ተአምር ሊያዩኝ ተንጋግተው ወጡ። ሁሉም ይናገራሉ። ምን እንደሚሉ በውል አላዳመጥኩም። እግረ ህሊናዬ ግን የመጨረሻ ወደ ሆነው ምዕራፍ ተጉዞ አወዳደቄን ጎበኘ። ይዘገንናል። ገፍትረው አስገቡኝ። የክፍሉ ሽታ በጣም ይሰነፍጣል። እነዚያ በንጥቂያ የተመረጠውን የሚበሉ፣ የተጣራውን የሚጠጡ፣ ረብጣ የሚቆጥሩ የመኢሶንና የደርግ ቡችሎች እንዴት እንደዚህ ክፍሉን ሊያገሙት እንደቻሉ እንጃ። ቀረናኝ። በመካከላቸው ድሀ አደጎች ቢኖሩም በረግጣ ግዛው ስልጣን በደም ከብረዋል። ይህ ለቅጽበት የተንሸራሸርኩበት ሰፊ የሚመስል ፈጣን ሐሳብ በደህና ቡጢ ተበተነ። ቤቱ ለዘላለም በድጋሜ ላየው በማልችል ብልጭታ ተሰወረ፣ ተደገመ። የቡጢውን ውርጅብኝ ለመሸሽ አቅጣጫ መምረጥ እንኳ አቃተኝ። ሁለመናዬ በጫማ በዱላም በጥፊም በጉማሬም እየተደበደበ በመሆኑ ራሴን ስቼ ወደቅኩ። በወለሉ ላይ የኮቴያቸው ጓጓታ ከሩቅ እንደሆነ አይነት ይሰማኝ ጀመር። ደነዘዝኩ። የሚታየኝ ነገር የለም። ብቻ አንድ ኃይል ጭንቅላቴን ከመሬቱ ጋር ሲያጣብቀው የሞትኩ መሰለኝ። ጸጥታ ከደቂቃዎች በኋላ ስባንን ጸጉሬን ጨምደው ይዘው በማቅናት ቀዝቃዛ ውሃ እያፈሰሱብኝ ነው። አየሁ። ገራፊዎቼ እንደ ተኩላ ወረውኛል። ዳዊት ያዕቆብ ነው የሚያፈስብኝ። አቶ ታደሰ ቦጋለ ልጅ አይዞህ፣ የአብዮት ጠበል ነው፣ ቀና በልና ጠጣ ይለኛል። በመቀመጫዬ ወለሉ ላይ ተቀመጥኩ። በጫማ ጥፊ የተመታው ብልቴ ህመም ቀስፎ ይዞኛል። ባፌ ደም ይፈሳል። ሻለቃ ከፍ ያለው ትፋ ይለኛል። ተፋው፣ አይቆምም። ስማ ሽጉጡንና ቦምቡን የት ነው የደበቅከው? ከኛ ውስጥስ ማንን ልትገድሉ ነበር? በድርጅቱ ውስጥ ድርሻ ምንድን ነው? አጣደፉኝ። ለማንኛቸው መልስ ይሰጣል። የሞት ሞቴን ኧረ ምን ምንም አላውቅም አልኩ። በሳቅ ቤቱን ሞሉት። አቶ ታደሰ በከባድ ጥፊ ወለሉ ላይ ጣለኝ። ጆሮዬ ተደፈነ። ኡኡ ከሚል የውስጤ ድምፅ ውጪ አፋቸው ሲላወስ ፊታቸው በቁጣ ሲነዳ ያለው እንጂ የሚሉት አይሰማኝም። ቀድሞም በሩጫው በጣም ደክሜ ስለነበር ተዝለፍልፌ ተዘረርኩ። እረፍት። አሁንም በጠበላቸው ቀሰቀሱኝ። አንስተው ልብሴን አስወልቀው በውስጥ ፓንት የውስጥ ሱሪ ብቻ ወንበር ላይ አስቀመጡኝ። ሻለቃ ከፍ ያለው አድገህ የፖሊሱ አዛዥ ገለል በሉልኝ፣ ደም እንዳያበላሻችሁ ልገላግለው፣ አታወጣም እያለ በተሽከርካሪ ሰላሳ ስምንት ሽጉጥ ጥይቶች ሲያጎርስ ሌሎቹ እነዘራይ ቆይ ቆይ አትግደለው ይናገራል እያሉ ይገባበዛሉ። ቁጥራቸው ከአስር በላይ ነው። እንደዛ ሲገባበዙ ሁኔታቸው ሕፃን የሚያስፈራሩ ይመስላል። ሻለቃ ከፍ ያለው ገለል እንዲሉለት ካደረገ በኋላ ወደ እኔ በመጠጋት ዞር በሉልኝ ብሎ ደንፍቶ ካገለላቸው በኋላ አፍን ክፈት አለኝ። ከፈትኩለት። የሽጉጡን አፈሙዝ ወደ አፌ ከተተ። አትናገርም አለኝ። ለመናገር እንቅስቃሴ ስጀምር መላው ጥርሴ የረገፈ እስኪመስለኝ ሪቮልቨሩን አማሰለብኝ። በመቀጠል ሁለት እጄን የኋሊት ከጠፈሩኝ በኋላ የወንበሩ አቀማመጥ ጭኖቼን ስላጋለጠ በጉማሬው እጀታ ክፉኛ ደበደቡኝ። በጣም ጮኩ። በዚህ ላይ ወታደር ሰለሞን እየተንጠራራ የእግሮቼን ጣቶች ሲረግጥ እስከ ጭንቅላቴ ይነዝረኝ ጀመር። ስሰማው የነበረውን ስቃይ ቀመስኩ። ከባድ በደል በልቤ ነገም ቢሆን መድረሻዬ አይቀርም። ምን ነው እንዲህ ከምንገላታ በጆሮዬ ሲያቋጭብኝ የነበረው ጥይት ራሴን ብሎ ቢገላግለኝ ብዬ ተመኘሁ። ወፌ ላላው እንዲቀጥል ከፍ ያለው ዳዊትና ዘርአይ ዱላ ሳይጠግብ አይናገርም፣ የኢህአፓን ዲሲፕሊን በደንብ ይዟል እያሉ አላገጡ። ተሰቀልኩ። በጠረጴዛና ጠረጴዛ መሃል በአንድ የፍልጥ እንጨት ተንጠለጠልኩ። አሮጌ ካልሲ ባፌ ተጨመረ። መናገር ስትፈልግ አመልካች ጣትህን አንቀሳቅስ ብለው እየተፈራረቁ ወረዱብኝ። በጽሁፍ ልገልጸው የማይቻለኝ ስቃይ ሕሊናዬ በእሳት ውስጥም ሆኖ ይጠይቃል፣ በሞት እስኪዘጋ ያስባል። እውነት እነዚህ ሰዎች አሁን ወደ ቤታቸው ሲሄዱ እንደ ጤነኛ ሰው ከሚስቶቻቸው ከልጆቻቸውና ከቤተሰቦቻቸው ጋር በፍቅር መነጋገር፣ መመገብና አብሮ ሁሉን መጋራት ያውቁ ይሆን? ወንድሞቻቸውን፣ እህቶቻቸውን፣ ልጆቻቸውን ወይም ሚስቶቻቸውን በፍቅር ቃላት ያነጋግሩ፣ በፍቅር ዓይን ያዩ፣ በፍቅር እጆች ይደባብሱ ይሆን? በፍጹም ሰብአዊ ባህሪያቸው ጥሏቸው ሄዶ የኢትዮጵያ ትቅደም እብዶች የኢትዮጵያ ትቅደም ጅቦች ሆነዋል። የሰው ልጅ በዚህ መልክ ራሱን የሚለውጥ አውሬ ከሆነ ዓለማችን ወደፊት ያሰጋታል። እኔስ ዛሬውኑ አልቆልኛል አልኩ። ሰውነቴ በስቃይ ብዛት ቢደክምም አእምሮዬ ግን በሙሉ እንዲያውም በመጠቀ ኃይልና በፍጥነት ይሰራል። በጣቴ ምልክት ሰጥተዋቸው ካልሲ ወጣልኝ፣ አወረዱኝ፣ ተነፈስኩ። በላ ምንድን ነው ተናገር አሉኝ። መናገር አቃተኝ። አፌ ብቻ ሳይሆን ውስጤም ደርቋል። ምራቅ የለም። ከንፈሮቼ በእብጠት ተወጣጥረዋል። እንደምንም ዋ የምትለዋን በምልክት ገለጽኩ። አገጬን ይዘው አንጋጠው ያለ መጠን ውሃውን ቸለሱብኝ። ስናለኝ ቋቃለኝ። ደም ያዘለው ያክታይ ድጋግ እንኳን ለነሱ ለቀብራሮቹ ለኔም አስጠላኝ። በዚህ ላይ ስለተራቡ ትዕግስት አጡ። በእርግጫና በጉማሬ ካጣደፉኝ በኋላ ለማታ ተዘጋጅ የሰራኸውን ሳናነብልህ በፊት ካልተናገርክ በወላጆች ፊት ወስደን እንደፋሃለን ይልማሃ ጠራው ብሎ ዳዊት የግብግቡን ምዕራፍ በሰባት ሰዓት ተኩል ገደማ ዘጋልኝ። ያስመሰግነው ይሆን? ከምርመራው ክፍል ወደ መታጎሪያው ለመሄድ አልቻልኩም። ዳኩ፣ ዳዴ አልኩ። በግድ አስነሱኝ። እርገጥ እያሉ አስገደዱኝ። መርገጥ መቆም አልሆነልኝም። ፖሊሶች በድጋፍ ሲወስዱኝ ጠዋት በሰላም አብረን ቁርስ ያደረግና አባቴ ፊቴ እንደዚህ አባብጦ በደም ተበላሽቼ ተጎሳቁዬ በሰዎች ድጋፍ ስወሰድ በድንጋጤ ደርቆ ሲያይ ፊት ለፊት አይናችን ተጋጨ። ስቃይ ሳይሆን አባቴ አሳዘነኝ። አይኖቹ በእንባ ተሞሉ። ፊቱን አዙሮ ሄደ። ፖሊሶቹ እስር ክፍል አግብተው እንደወረወሩኝ በሆዴ ተደፍቼ ስቅስቅ ብዬ አለቀስኩ። በቁርጡ ሞት ጥሩ ነው። ጓዶች ሰውነቴን በቅባት እያሹ አጽናኑኝ፣ አበረታቱኝ። ከኔ ቀደም ብለው ታስረው ስለነበረ ስለ ውጭው አስከፊ ሁኔታ በሰቀቀን ኩርምት ብለው ጠየቁኝ። በዝርዝር መለስኩላቸው። በቃ ኢህአፓ ብልጭ ብላ በአንድ ጊዜ ድርግም ምልክል ነው በሚል ተመሳሳይ የአስተሳሰብ አድማስ ዙሪያ ተከዝ የቀረ ነገር ቢኖር ባለችን ሰዓት ሁሉ ስቃይን ለመቀነስ መደጋገፍ ብቻ። በዚያች ሶስት በአራት በሆነች ክፍል የነበረው መተሳሰብ፣ ፍጹም ልባዊ የሆነ የሐሳብ መለዋወጥ፣ መተዛዘን ውጪ ባሰሳ ስለማይገኝ ደስ ይላል። አንዱ ሌላውን እንደራሱ አካል ማየት ጠባቧ ክፍል የምታላብሰው መለያ ባህሪ ነው። የኛ ሰፊ ዓለም ወበቃማ ክፍል የቀደሙት እስረኞች ማታ ለሚጠብቀኝ ሁለተኛ ዙር ምርመራ ህሊናዊ ዝግጅት እንዳደርግ ታክቲኮቻቸውን አወጡ። አንዳንድ ለመደበቅ የማይቻሉ የተዝረከረኩና የተበሉ ምስጢሮች በአንድ ሽንቁር ከፈሰሱ ሌላው በመካድ እንዳይደበደብ ተሰርስረው በተገናኙ ቀዳዳዎች በአራቱም ክፍል የ information ልውውጥ ይደረጋል። አለበለዚያ ግን እየተጠናከረ የመጣው የዱላ ውርጅብኝ ጓዶችን ያልታሰበ information እንዲመግቡ ስላስገደደ ድርጅቱ ቢወድቅም እንደ ወጥ ሁሉም ከሚነካካ ሊያውቁ ሊደርሱበት የሚችሉትን መናገር ተመረጠ። ህመሙ በቆየ ቁጥር ተሰማኝ፣ መገላበጥ ተሳነኝ። ከእንግዲህ እንደ ቀኑ ከተደበደብኩ ሰውነቴ አጓጉሎ ያዘለውን ጥቁር ደም ማፈንዳቱና መፈንዳቴ እንደሆነ ተሰማኝ። በሆዴ ጸለይኩ። ማታ ያቺ ጉደኛ ላንድ ሮቨር ወደ ግቢው ዘለቀች። ሁሉም ከተንጋለለበት ብድግ ብድግ እያለ ተቀመጠ። ንጉሴ ወንድሙ እንግሊዝ አሁንማ ጠጥተው ነው የሚመጡት። ከመሳደብና ከመደብደብ ሌላ በስርዓት የሚጠይቁት ነገር የለም። ወይኔ የፋሽስቶችና የባንዳዎች መጫወቻ ሆን አይደል ብሎ በንዴት ጉልበቱን በቡጢ መታ። እውነትም ሰክረዋል። ዘር ውሾቹ አሉ እያሉ ጠየቁ። በርር አስከፍተው ንጉሴን ጠርተው ወሰዱት። አቆይተው መለሱት። ክፉኛ ተደብድቦ መጣ። ንጉሴ ልበ ሙሉና በሳል የስኳዱ ኃላፊ ነበር። አባት ሌኒን አንተ የገነባሃት ሩሲያ እኮ መልሳ ወጋችን ብሎ አነባ። ንጉሴ በባህረ ሐሳቡ ጥልቀት የቅርብ ገራፊዎቹን ሳይሆን የሩቅ ሰንዛሪዎችን የሩሲያን ክላሾች፣ ከላሾች፣ ቀልባሾች ነበር ያዘነባቸው። ዱላው ሐራራ ቢሆንባቸውም ምሽቱን ሌላ ሰው አልጨመሩም። ያም ቢሆን ከአሁን አሁን ይመጣሉ በማለት በመጨነቅና በህመሙም ሳልተኛ ንጋት ላይ ጥቂት አንቀላፋው፣ ያውም በቅዠት። ዓለም ግን የተለመደ ሰላማዊ አዳሩን ይኮመኩማል። እኛ ግን ህብረሰባዊነትን ያወጀ ሶሻሊስት ወታደራዊ መንግስት ባለበት ሀገር እንኳን ፖለቲካዊ የዴሞክራሲ መብትና ነጻነት ቀርቶ በተፈጥሮ የማንቀላፋት እድል አጥተናል። በማግስቱ ረፋዱን ተጠራሁ፣ ለባበስኩ። ከሁሉም ይልቅ በእስር ክፍሉ ታናሻቸው እኔ ስለነበርኩ የናውግቸው እርገጤ አይዞሽ አትፍሪ የሚል የፍራቴን ድባብ የሚገልጽ አጽናኝ አበረታች የታላቅነት ድምፅ ተከትሎኝ ወጣሁ። ፊቴን ወደ ምስራቅ ስመልስ መድረሻዬን ተመለከትኩ። በየቀኑና በየሰዓቱ በመቶዎች የሚቆጠሩ መሰሎቼ ስቃይ የሚቀበሉበት ክፍል ከመሰብሰቢያ አዳራሹ ጎን ተገሽሯል። ያ ቤት አንደበት ኖሮት ቢናገር ከአርባ ዓመታት በፊት እናቶቻችን በፋሽስቶች የተረገጡበትና የተገረፉበት ክፍል እንደሆነ እርግጠኛ ነኝ። ቤቱን በአምስቱ ዓመት የግዞት ዘመን ጣሊያኖች የሰሩት ነው በእስረኛው ጉልበት። ዛሬም የእስረኞች ጉልበት እየተሰበረበት ነው። የሚያስገርም ታሪካዊ የመመሳሰል አንድነታቸው የፋሽስቶች ዘመን ቆጥሮ ተደገመ። ሁለቱም ፋሽስቶች፣ እነዚያ ሮማውያን፣ እነዚህ ኢትዮጵያውያን። ልቤ በጭንቀት ተወራጨች። ዛሬ ከትናንት ይልቅ የሚያረግባቸውን ምልልስ ማድረግ ብችልም ችግሩ ያለው በማሰቃየት ከመደሰታቸው ላይ ስለሆነ በአዎንታ የማልቀበለው ጥያቄ ቀደመ። ቦምቡን የታገባው ሽጉጡስ ሊያዝሙልኝ ይችላሉ ብዬ በገመትኩት መጠን ድምጼን አለስልሼ ተቅለስልሼ እባካችሁ ስለዚህ ጉዳይ የማውቀው ነገር የለም አልኩ። ዱላው ቀጠለ። ልብሴን አስወልቀው ወለሉ ላይ በሆዴ አስተኙኝ። ሁለት እጄንና እግሬን ለአራት ተዘርግተው የውጥር ከያዙኝ በኋላ በጉማሬው ቄጥ እየተንጠራሩ መቀመጫዬንና ጀርባዬን በማፈራረቅ ደበደቡኝ። በጣም ጮህ ነበር። እነሱም ይጮሃሉ። ተናገር፣ አውጣ፣ አንተ የፋሽስት ግልገል እመን አሉኝ። እናገራለሁ አልኩ። ዱላው ቆመ። በል ከመጀመሪያ ጀምረህ አውጣ፣ እንዴት እንደገባህ፣ ምን እንደሰራህ ብትደብቅና ሌላው ሰው ቢያጋልጥ ደግሞ በራስ ላይ እባብ እንደጠመጠምክ እወቅ። ደምህን ነው የምንጠጣው አሉኝ። ዳዊትና ዘርአይ እውነትም ደም የሚጠጡ አጋንንት መስለዋል። አዳነ ዕንባቆም የሚባል ልጅ መለመለኝ። ዴሞክራሲያ አስነበበኝ እያልኩ መናገር ስጀምር የት ቀበሌ ነው? ቤቱን ታሳየናለህ አሉኝ። አይ እሱማ ወታደርነት ተቀጥሮ ሄዷል አልኩ። ተናደዱ፣ ጨሱ። አሃ ይቺ የአባ ታክቲክ ማናባክን ልታታልል ነው? አንት የበከትክ አናርኮ። ከዚያ ወዲያ ዱላቸው አይነት የለውም። በእጃቸውም በእግራቸውም በዱላውም በሽጉጥ ሰደፉም ተረባረቡብኝ። በስስ ብልቴ ላይ ያረፈብኝ ምት ገላገለኝ። ተጠቀለልኩ። ባፌና ባፍንጫዬ ደም ከመፍሰሱ ሌላ በከፍተኛ ላብ ተጥለቀለቅኩ። ጎትተው ወደ በሩ ጥግ ጣሉኝ። በሳንቃው የሚገባውን የውጭ አየር ሳገኝ ከቆይታ በኋላ ተነሳሁ። አቶ ታደሰ ቦጋለ አስነስቶኝ ለወታደር ተስፋዬ ሮበሌ የማውቀውን ሁሉ ቃሌን እንድሰጥ አዘዘኝ። የደበቅኩት ነገር ቢገኝ ግን በገዛ እጄ መቃብሬን መማሴን ገልጾልኝ እነሱም ሌላውን ጓድ ወደ ማሰቃየት እኔም ወደ ወታደሩ ኪስ ክፍል ተፋጠጥ። ወታደር ተስፋዬ በግቡ የ penalty area የመጨረሻውን ቴክኒክ እንደሚያበጃጅ ሁሉ ጥሩ በሚመስል ትህትና እየተቅለሰለሰ አንተ ገና ልጅ ነህ፣ ለምን ትሰቃያለህ? ያሳሳቱህ ሌሎች አለኝ። ሌሎች ጓዶች የሰጡትን ቃል አሳየኝ፣ ፊርማቸውንም። አንተ በእነዚህ አይን በጣም ተራ ነህ። ስለዚህ ያባ እንዳለቀላት አውቀህ የበኩልህን እያስታወስክ ንገረኝ አለ። በእርግጥም ለዓላማው ለውለተኛነቱ ብሰለፍም በድርጅቱ እጅግ በጣም ተራ ነኝ። ልደብቅ የማይቻለኝን ነገር ለጸጸት የማይደርገኝን የተወሰነ ስራዬንና ግንኙነቴን ስቃይን ለመቀነስ አመንኩ፣ አስመዘገብኩ። በጭፍጨፋው በምርመራው information መረጃ በብዛት ስላገኙ ካድሬዎች በጥድፊያ ይዋከባሉ፣ ከቀበሌ ቀበሌ ይበራሉ። ያም ያም ያም ሁሉም እየተነደፈ ነው። በብዙዎች ላይ ይህ ነው የማይባል ግፍ ሰሩ። በወቅቱ በተፈጸመብኝ ኢሰብአዊ ድብደባ ለአንድ ቀን ሽንቴን ከለከለኝ። በኋላ በሁለተኛው ቀን ደም ሸንቻለሁ። በምርመራ ሰዓት ጭኔና ጀርባዬ በመጎዳቱ ለሁለት ዓመታት እየቆሰለ ያዥና ይገለፈፍ ነበር። የእግሮቼም ጣቶች ለረጅም ጊዜ ደም አዝለው በልዘው ነበር። ዳኑ። ሕሊናዬ ግን ዛሬም ደም እንደቋጠረ ህመሙ እንደተሰማው አለ።
በሸና ቸ ሞቱ በሸናቸ በሸና ቸ ሞቱ በሸናቸ በሸናቸ ሞቱ ተረት ተረት ከባለ ብረት ሊያጠጣን የባወተ በሸናቸ የዚያ ትውልድን ገድል እውነቱን እየፋቅ ጥቁር በመለቅለቅ ደፋፍረን ብንጓዝ ሐቁን በመደበቅ ፍትህ ካላገኘ እንኳን የሰው ደም የውሻም ደም አይደርቅ በሸናቸ አዎ ቀን ቀን ቀኑንም ጥሎት መፋረዱ ላይቀር አቁሞ ከችሎት ዛሬ ዛሬ የደከመ ቢለማመጥ የጠገበ ወጥ ቢረግጥ ጊዜ ይወስዳል እንጂ ከሐቁም አይመለጥ በሸናቸ ሞቱ ተረት ተረት ከባለ ምን አይነት ተረት ነው ትውልድን የሚያረስ ትውልድን የሚያወርድ እንኳንስ በሚወስን አልተባለም በደል ደም የተነከረን እጅን የሳሙ በቸ በሸ ሞቱ እያሉ መሰረት ምንድን ነው ጥቅሙ? የግማሽ ሚሊዮን ሕዝብ ሕይወት የረገፈው እውን ኮሎኔልዬ በሁለቱ ፊደላት በቸሸ ምክንያት ነው። ለሁለቱ ፊደላት ለቸሸ ተብሎ ሰው ጎዳና ይጣላል በጥይት ተገሎ። ተረት ተረት ከባለ ብረት ሊያጠጡን የባቡት ደርግ ጎዳና ረፍርፎ የጥይቱን ዋጋ ደፍሮ የጠየቀው ሸናሸን ፊደላት ኢህአፓ ሰርቆት ነው። አሊያም ያጣድፍ የነበር የዚያን ትውልድ ሞት ከደርግ እጅ ፈልቅቆ ሜፍቶን ደብቆት ተረት ተረት ከባለ ብረት ሊያጠጡን የባወቱት ለሸናሽ አልሞትንም እምብኝ ብለን እንጂ የፊውዳሉን ስርዓት እምብኝ ብለን እንጂ ለፋሽስት መገዛት እምብኝ ብለን እንጂ ለዘረኛ ማደር እምብኝ ብለን እንጂ ለስልጣን ለወንበር ማፈራረስ ሀገር ኢትዮጵያን መቸርቸር ለሸናሽ አልሞትም። መስዋዕትነትን ደፍረን የወሰድነው ጥፍራችን ሲነቀል አምቀን የቻልነው ወፌ ላላ ገብተን የተበጣጠስነው የተሰለሰልነው የህዝብ ልጆች አካል ለጅብ የተጣለው የህዝብ ልጆች አካል ለጅብ የተሰጠው የእህቶቻችን ጡት በፋሽስት ካድሮች የተቆራረጠው ከደርግ ጽሕፈት ቤት ማዕከላዊና ከርቼሌ ዓለም በቃኝ የተንጠለጠል ነው። እውን እርሶ እውን እርሶ እንዳሉት በቸሸ ምክንያት ነው። ጋርተር ከፍቶብን ጨው ተነስንሶብን የተቀጣጠል ነው። ለሸ ለሸ ሳይሆን የመሬት ላራሽ ህዝባዊ መንግስት የብሔረሰብ ጥያቄ አንግበን ነው። ክብር ኮረኔሌ ዛሬ የጨበጡት በትረ መንግስቶ የተቀመጡበት ከእኛ ትውልድ አካል ጥፍርና ስጋ ቆዳ ደም አለበት። ለቸ ናሸ ብለን አልተንጠለጠልንም፣ ህይወት አልከሰልንም። መስዋዕትነትን ደፍረን የወሰንነው ጥፍራችን ሲነቀል አምቀን የቻልነው ወፌ ላላ ገብተን የተንጠለጠልነው የተሰለሰልነው የህዝብ ልጆች አካል ለጅብ የተሰጠው የእህቶቻችን ጡት በፋሽስት ካድሬዎች የተቆራረጠው እምብኝ ብለን እንጂ የፊውዳሉን ስርዓት እምብኝ ብለን እንጂ ለፋሽስት መገዛት እምብኝ ብለን እንጂ ለዘረኛ ማደር ኢትዮጵያን መቸርቸር ማፈራረስ ሀገር ለስልጣን ለወንበር ለቸናሸ ብለን ህይወት ካልከፈልንም ስደት አልገባ ለቸ ለሸ ሞቱ ያሉት ያን ብርቅዬን ትውልድ የእሱ ቀን ሲመጣ ያነሱታል በግድ እስከዚያ ድረስ ግን ኮሎኔል አብይዬ ጠቅላይ ሚኒስትሩ ይልቅስ የተደመሩትን ሞልቶ እንዳይፈሱ ሰብስበው ይቋጥሩ እኮ የምድረ ጫጉላው ቤት ሳይቃጠል ቀኑ ሰብሰብ አድርጉና አጥብቀው ይጫኑ። ክደት የበዛበት ክፉ ነው ዘመኑ። ይህን ከሃዲ ምሁርን ለመቀመጫሙ በክብር ይጋብዙና ረግሞ ይዳልሙት። ዶክተር አብይዬ በኢህአዴግ እየሞት የአንጃው አለቃ እንጂ ያደነጋገሮት እውነተኛው ታሪክ እውን ለርሶ ጠፍቶት በብሶ ውስጥ ያሉት አዎ ፕሮፌሰሩ ሜሶን የነበሩ በቸናሸ ነበር የተገዳደል ነው እስቲ ብሎ ይመስክሩ። ደርግ ጎዳና ረፍርፎ የጥይቱን ዋጋ ደፍሮ የጠየቀው እውን ቸናሸን ፊደላት ያባ ሰርቆት ነው። አሊያም ያጣድፍ የነበረው የዚያን ትውልድ ሞት ከደርግ እጅ ነጥቆት ሜሶኑ ደብቆት ለቸናሸ ሞት ተረት ተረት ከባለ ብረት ሊያጠጡን የባቡር እኒያ የደም እጆች ዙሪያ የከበቡት ሶስት አባት ቃይረው መሐላ የሚምሉት አው ያሉ በድምሩ እስቲ በቸናሽ የነበርን ሕይወት ያረገፍ ነው ብለው ይመስክሩ። በቸናሸ ሞቱ፣ በቸናሸ ሞቱ። መስዋዕትነትን ደፍረን የወሰን ነው ጥፍራችን ሲነቀል አምቀን የቻልነው ወፌላላ ገብተን የተበጣጠስ ነው የተሰለተን ነው የህዝብ ልጆች አካል ለጅብ የተሰጠው የእህቶቻችን ጡት በፋሽካድሮች የተቆራረጠው እምቢኝ ብለን እንጂ የፊውዳሉን ስርዓት እምቢኝ ብለን እንጂ ለፋሽስት መገዛት እምቢኝ ብለን እንጂ ለዘረኛው ማደር ኢትዮጵያን መቸርቸር፣ ማፈራረስ፣ አገር ለስልጣን ለወንበር እኛ እኛ ለቸናሽ እኛ ለቸናሽ እኛ ለቸናሽ ህይወት አልገበርንም። ቤት ንብረት ጥለን ከቶ አልተሰደን ለቸናሽ ሞቱ ይበቃል ተረቱ
በመጦር በመ በመሳት ተመርተን በማጠር በውፍረት በጭንቀት ወይንና በመክበር አይበቃም መታወቅ ለብሶ በመሽቀርቀር መሻሻሉን አውቆ ተውራ